ጌሮ ነኝ ከ reception ቤተልሔም speaking። Hello ሰላም ጤነስል እግዚአብሔር ይመስገን። ሰላም እንዴት ነው?
አስራ አንድ ተኩል ላይ ዛሬ ሞሮኮ book ለማድረግ ነበር ለሁለት ሰው
ስንት ሰዓት ላይ?
አስራ አንድ ተኩል
አስራ አንድ እኮ ዛሬ ላይ ትንሽ busy ነው። ወደ አንድ ማ- ምሽት አስራ ሁለት ተኩል ላይ ነው የሚኖረው።
አረ ከዛ በፊት የለም አዎ ከዛ በፊት busy ነው።
ከዛ ፊት ስንት ሰዓት ላይ ነው ያለው
ቀድሞ ከፈለጉ ወደ ስምንት ሰዓት ኦ፣ ስምንት ሰዓት አዎ ሰባት- ቀድሞ ያለው በቃ ስምንት ሰዓት ብቻ
ስምንት ሰዓት ላይ አዎ፣ ስምንት ሰዓት ስምንት ተኩል
ከዛ በኋላ አስራ ሁለት ተኩል ላይ አስራ ሁለት ተኩል አዎ፣
እሺ አስራ ሁለት ሰዓትም አይደለም አስራ ሁለት ተኩል ነው አስራ ሁለት ተኩል አስራ ሁለት አይደለም አስራ ሁለት ተኩል ላይ
እሺ ደውላለሁ እሺ